hello
investment
አዎ እንትን withdraw አድርጌ ነበረ ብር።
አልገባሎትም።
አዎ ቆየ እኮ በጣም መቼ ነበር ያዘዝ?
ወደ እ፣ ጠዋት ሌሊት ላይ ወደ አስራ አንድ ሰዓት
እሺ፣ check ላድርግለት። መስመር ላይ ጠብቁ።
ቁጥር ልንገርህ። እሺ ቁጥሩ የደወልበት ነው አሁን አይደለም ሌላ ነው።
ሌላ ነው። እሺ እንገዱ።
ዘጠና አምስት ስልሳ አምስት እሺ
ሰባ ዘጠኝ ዘጠና አምስት
እሺ ስንት ብር ነበረ?
ስምንት መቶ ወደ አዲስ ነገር
okay በጃፓን ነው አይደል?
አዎ
እሺ ሪፖርት አደርግለታል። እነሱ approve ማድረግ ስላለባቸው ነው። እሺ okay ለእነሱ ደውል
እኔ ሪፖርት አደርግለታለሁ። እነሱ ያስተካክሉታል። ችግር የለውም። ባይደውሉም ችግር የለውም።
እሺ